ሄሎ ሄሎ አሚር አቤት አ- አይ በቃ ቶርግ ነው ሴት እሱ በእና- ከና ለእናንተ ጻፍኩ አይ አ- አንተር ጋር ራሱ አስራ አንድ ደቂቃ ሆነ ገና ኦርደሩ ግን ገብቶላቸው እየሰሩልን ነው።
አ፣ አሁን እየተሰራ ነው። ያው ሩቅ ቦታ ስለሚሄድ ብዬ ለዛ ነው።
አይ ቢሆንም እ፣ ገና በአስር ደቂቃው ሳይታዘዝ ቴክስት ይገባል እንደ አሚር አ፣ አባባይ ገብቶሻል። አሁን እዚህ ምግቡም እስከሚሰራ ምናምን ይቆያል። ወራ በሆነ ሰዓት ቻናል እኮ ቻኑ ላይ ደግሞ ጠብቀን ነው የምንሰራው።
እሱማ እኔ እኮ ካንስል እንዲሆን እኮ አይደለም ስራውማ ለእኔም ጥሩ እኮ ነው።
እኮ በ- ጠብቀን ስለሆነ የምንሰራው እንረዳ ነው። አንተ እዚህ ያለውን እንትን እንጂ ችግር የለውም። በቃ እየሰሩልህ ከሆነ ስጨርስ በውት ላይ ያሳውቅሽ እ- እሺ ሰዓት አዎ፣ ወጣብህ ማለት ነው።
እሺ፣ እሺ።